አሳድረን ለዓላማውለን ከቀኗ መጥፋት ጠብቀን። ለዚህ ቀን የተመደበ ክፉ በኢየሱስ ስም የተወጋ ይሁን። እጅህን አምጣ። የአፌትን ይዤ በፊት እቀርባለሁ በኢየሱስ ስም። የአፌትን ወክዬ ጌታ ሆይ በኢየሱስ ስም እዛ ላሉ ሴትና ወንድ ልጆች እጸልያለሁ በኢየሱስ ስም። ጌታ ሆይ አንተ እጁን በእጁ ትይዘው ዘንድ ከዚህ ቀን ከቀኑ ክፋት፣ ርኩሰት አንተ ትታደገው ዘንድ እግዚአብሔር በኢየሱስ ስም እንደ ዳንኤል እግዚአብሔር ዳንኤል መልካም መንፈስ ስላለበት ከአለቆችና ከመሳፍንቶች በልጦ ተገኘ እንደሚል ቃል መንፈስህ እግዚአብሔር ሆይ ከአለቅነትና ከመሳፍንት በላይ እግዚአብሔር ሆይ የሚያስበልጥ የአንተ መንፈስ በእሱ ላይ ይሆን ዘንድ በኢየሱስ ስም እግዚአብሔር ሆይ ለአንተ ክብር እግዚአብሔር መንፈስ በኢየሱስ ስም በእሱ ላይ ይሆን ዘንድ እግዚአብሔር ማንኛውም ክፉ ነገር በፊቱ እንዳይቆም ስምህን ጠርቻለሁ። በፊቱ ሊቆም የወጣ ክፉ በኢየሱስ ስም እግዚአብሔር ሆይ በስምህ አጋድማለሁ። በኢየሱስ ስም የተጋደመ ይሁን። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንተ ገናና፣ አንተ ሁሉን ቻይ፣ አንተ አዶናይ ነህና ስም ይባረክ። እንሂድ እንሂድ እንሂድ አሁን የወሬ ተዘጋ